ಯಾವನ್ ಯಾವನ್ ಊರಿನ ಹಿಂಗಾಗಿ ಹೋಗಿ ನೇ ತೋರಿಸ್ಕೊತ್ತು ಹಾ ನೇ ತೋರಿಸ್ಕೊತ್ತ ತಬ್ಲೂನು ಅಡ್ಮಿ- حادث حاسب بالسادس እሺ እሺ እሺ ለመኛችን ስደውሉ እናመሰግናለን።
ኦኬ ቴንክ አመሰግናለሁ። መቅረጽ አለ አዎ
እሺ። ወደ ቃሊቲ አካባቢ ምናምን ወደ ታሪፍ ሌላ የለም አይደለ? ብራንች አላቸው እንዴ?
አይ ብራንች የላቸውም፣ ግን ሌላ አሁን ለምሳሌ የማጽናጽን የአንተ ጋር ናኝቶ መስከሷ መሄድ ከፈለግ አሪፍ ኢን ለቡ ይባላል። ልቡ- አዲያ- አዲያባ አካ- አዲያባ አካባቢ አንድ ፖስተር አለ። ልቡ ለቡ ይላል። ለቡ ሜዲካል ሴንተር ግን የእናቶችና የህፃናት ነው የሚለው።
እህ፣ ለዛ ነው ወደዚህ ብንመጣ ግን ብዙ ስፔሻሊስቶች ስላሉ እህ፣
ላተም አሪፍ ነው ይላል።
መልካም ነበር።
እሺ፣ እሺ፣ መልካም
አይ